ሄሎ
ሄሎ ሄሎ፣ አቤት።
ዴስቢት ነዋ።
አዎ ትናንት አጋ- አካውንት ክሬት አድርጌ ሀምሳ ብር አስገብቼ ቁማር ተጫውቼ ነበረ ምናምን እ፣ ናይት ላይ ደግሞ ብር ላስገባበት እንጂ ቴሌብሬ ላይ አጋጣሚ የለውም ነበር እ፣ አምስት ብር ነበረ። እሱን አልኩት ቀንሶታል ከቴሌ ብር ወደ ቤስት ቢቱ ግን አላስገባልኝ ወደ አካውንት ማለት ነው ዲፖዚት ይኸው ነበረ። እ፣ ዛሬም ደግሞ ራሱ አሁን ሀያ ብር ሰጥቸው ነበረ ግን ከቴሌ ብር ቀንሶታል። እዛ ጋር የለም account አልገባልህም። ቴሌብር text ልኮል ነበር።
እንደ ቀነሱ ምናምን አሳለኛል።
አዎ፣ እሺ፣ እሱን screenshot አድርገህ ላክልን። ቴሌግራም ቴሌግራም ላይ screenshot አድርገህ ላክልን። እሱ message ኡ ቁጥራችን ልንገርህ የቴሌግራም ዜሮ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት አዎ፣ እሱ በላክልን።